ተወስኖ እንትን Red Cross ከዚህ በፊት ቢፍቱ ምናምን ተብሎ እየተከፈተ ነበር። እሱ መጠቀም ይቻላል ትችላላችሁ እንዴ?
አይቻልም። hardware ID ይለያያል።
no no፣ አይ እሷ Red Cross አይደለች ቢፍቱ የምትገባው
አይደለም፣ እ ጋራጅ OK ጋራጅ ነው የምትገባው።
አዎ።
እ የጋራጅ እኮ already ግን የተከፈተ አለ። ታዲያ እኮ ምንድን ነው ለማ ለቢፍቱ?
ለቢፍቱ አዎ።
አዎ እኮ የተከፈተ አለ፣ ግን አልከፍታላቸው።
እንደዛ ነው እንዴ ያልሽኝ?
አዎ OK አይ ቦታ- ትናንት ማታ እኮ ተከፍቶ ተልኮልኛል፣ አዎ።
ግን አልከፈተላቸውም።
ገባ account ምን የላካቸው invalid ምናምን ነው የሚላቸው?
እ እ invalid ነው የሚላቸው?
ምን ነው የሚላቸው?
invalid invalid ነው የሚለው?
invalid እኔ እንጃ እንዴት ደውለው ነው አልከፈተልንም። እኔ password ኡ ማታ ላካችሁልኝ ጽፌ ሰጠኋቸው። አሁን አልከፈተልንም ብለው ደወሉልኝ።
እ፣ እስኪ አሁን ይሞክሩት። already disable ደግ- ተደርገዋል።
ድክፈት ያ- በዛው አካ- ያንኑ account አዎ ያንን account disable የማታውን ማለት ነው።
አዎ እሺ፣ check ያርጉትና ካልከፈተላቸው ልደውልልሽ።
ወይ እኔ desk ትልኪልናለች፣ ችግር የለውም። በስ check እናደርገዋለን።
እዛው ሆነው ይላኩልሻ። በቃ ትደውልሽ እድል ወይንም በቃ ቢሮ ስልክ ላይ እሺ፣ እሺ።